Hello፣ አቤት።
ይሰማዎታል? አሁን አሁን ይሰማል?
ደውሎ ነበረ።
አዎ። ምንድን ነው አይሰማም ነበር። የአንቺ ብቻ ነው ሰማኝ ጓርኩ።
አ- እኔ ደግሞ hello ስል ምንም አልሰማኝም ነበር። ለዛ ነው።
አዎ፣ ትኬት እ፣ ለመቁረጥ ፈልጌ ነበር።
የት ብለው ነው የደወሉት?
አ?
የት ብለው ነው የደወሉት?
የት የት ብለው ነው የደወሉት?
እ፣ የአየር ትኬት መቁረጫ አለ ምናምን አይደለም፣ አይደለም፣ ተሳስተዋል። ሌላ ቦታ ነው የደወሉት።
እና የ travel አይደለም አይደለም፣ አይደለም።